ምን እልክልሃለሁ እያየኸኝ አይደለ? አንዴ ካለ ፒሲም ካለክ እናስተካክልልሃለን። የሚደረግ የለም እ ቶሎ እንድንወጣ ብዬ ነው።
ሌላ
ሄላ አባ ወይ እናት መልሼ ደወልኩልህ። እንትን አረቢክ ሸዋርማ የለም ብለሃታል እንዴ? የለም እንዴ ኦርደር አረቢክ ሸዋርማ ይቀይሩ ነው አልኳት። Arabic አይሆንም ብሎኛል ሼፉ። ይቀይሩ ስላት በቃ ተውት አለችኝ።
እህ
ይቀየር በሌላ በ normal special ስላት ይቀር አዎ።
ተወው አለችኝ።
አዎ customer ኡ Arabic ሸዋርማ ነበር የፈለገው። ስለዚህ Arabic ሸዋርማ የለም።
ለ Arabic አይሆንም ሸዋርማው። ለዛ ነው customer እንትን ይላል።
እሺ በቃ እንደዛ ከሆነ እሺ በቃ እሺ cancel ም እሺ አባ።
ታስቀይር ነበረ ነገርኳት።
አይ በቃ እሺ እናመሰግናለን። እሺ በቃ።